የሀገሬን ልጅ አልኩኝ እሱን ባለዋሽንቱን የወንዜን ልጅ አልኩኝ እሱን ሰምቼ ድምፁን የሀገሬን ልጅ አልኩኝ እሱን ባለዋሽንቱን የወንዜን ልጅ አልኩኝ እሱን ሰምቼ ድምፁን ጎንበስ ቀና ያለን አዝመራው ከፊቴ ቁልቁል ሲወረወር ከማዶ ፏፏቴ ዋሽንቱን ሲጫወት ልስልስ ባለ ዜማ ደናሁን አሰኘኝ ደናሁን ከተማ ከግራ ገብሱን ከቀኝ ስንዴውን ቋርጬ አልፌ ሳየው ሸጋውን ልቤን እያመሰው የዋሽንቱ ዜማ ደናውን አሰኘኝ ደናውን ከተማ አሆ ማሚዬ ደናውን ከተማ አሆ ማሚዬ ተሰነባበተኝ አሆ ማሚዬ ሰማው የለሙኝ አሆ ማሚዬ ዋሽንቱ ሲጠራኝ አሆ ማሚዬ ተያገሬ ልጅ አሆ ማሚዬ ሟያ ከማማ አሆ ማሚዬ ወጣው ካንተ ላድር አሆ ማሚዬ ሰለቸኝ ከተማ የሀገሬ ልጅ አልኩኝ እሱን ባለ ዋሽንቱን የወንዜን ልጅ አልኩኝ እሱን ሰምቼ ድምፁን የሀገሬ ልጅ አልኩኝ እሱን ባለ ዋሽንቱን የወንዜን ልጅ አልኩኝ እሱን ሰምቼ ድምፁን በለመለመው መስክ በወንዙ ዳርቻ ዋሽንቱን ሲጫወት ሲተክዝ ለብቻ ከጋራው ላይ ቁሜ ቁልቁል ያየሁት በሱ ተማርኬ ከተማን ጠላሁት ከግራ ገብሱን ከቀኝ ስንዴውን ቋርጬ አልፌ ሳየው ሸጋውን ልቤን እያመሰው የዋሽንቱ ዜማ ደናሁን አሰኘኝ ደናሁን ከተማ አሆ ማሚዬ ደናሁን ከተማ አሆ ማሚዬ ተሰነባበተኝ አሆ ማሚዬ ሰማው የለሙኝ አሆ ማሚዬ ዋሽንቱ ሲጠራኝ አሆ ማሚዬ ተያገሪ ልጅ አሆ ማሚዬ ሞያ ከማማ አሆ ማሚዬ ወጣው ካንተ ላድር አሆ ማሚዬ ሰለቸኝ ከተማ ጎንበስ ቀና ያለን አዝመራው ከፊቴ ቁልቁል ሲወረወር ከማዶ ፏፏቴ ዋሽንቱን ሲጫወት ልስልስ ባለ ዜማ ደናሁን አሰኘኝ ደናሁን ከተማ ያገሬው የወንዜው ያሸጋው እረኛ ያቀብረር ያለው በፈሬው ደገኛ ከብቶቹን እያየ ሲጫወት ዋሽንቱን በደስታ ፈዝዤ አይዋ